ሄሎ ጤና ይስጥልን።
ጤና ይስጥልን። ሰላም ነው እግዚአብሔር ይመስገን አባት።
አለን። ሲላሪዮ ወይም አቶ ዛላችሁ እንዴ? ሀያ አንድ ሀያ ሁለት
ሴራሌዮ አለን ሀያ ሀያ አንድ
ኦኬ። ሀያ አንድ አላችሁ። ስንት ነው አዎ፣ ዋጋው?
መሪ አልዞረ አለን።
አዎ። ስ- ዋጋው ስንት ነው?
ቁጥር ልስጡ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ደውሉ።
ሀያ ስድስት ዜሮ ዘጠኝ ዘጠና አዎ ልክ ነው።
ታንኪዩ እሺ ይህን እመስላለሁ።